እሺ ኢንስታግራም ላይ ነው የጻፈችው። product ኡ ጎሏል፣ ዘግይቷል delivery ዘይቱ። ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከችፕችፕ ነበር የምደውልሎት።
እሺ ሰላም ነው?
አለኝ። እግዚአብሔር ይመስገን። ምን ነበር?
ሰላም ነው አይደለ? ስሞት አዎ፣ አዎ፣ ሰላም።
okay። order እያደረጉ ነበር ችፕችፕ ላይ አይደለ?
እ፣ አዎ ደርሶኛል። ታዲያ እኮ አ- ያልመጣሎት የሚነግሩን ነገር complain ነገር ካሉት ነበር የደወልኩሎት። ያልመጣ ወይንም refund አይ።
ከዘገየቦት ምናምን የለኝም፣ የለኝም፣ ምንም የለም?
refund ም እንትን ብሏል። አዎ ተስተካክሎ ምንም የለም፣ ምንም የለም።
ያልደረሰኝም የለም።
okay እሺ፣ መልካም ቀን። እሺ፣ thank you።
እናመሰግናለን። okay